ሰላም ጤና ይስጥልኝ።
ምንድን ነሽ እማ?
የምን ነበር?
እችን ነገር እስኪ check አድርጊልኝ። እችን ትኬት እሺ ትኬት ነው።
እ እ እሺ እሺ ንገረኝ ከስር ኮዱን።
አስራ አንድ ዜሮ ዜሮ እሺ
ዘጠና ሁለት አስር
እንትን ነው አንድ ጨዋታን እስቲ ቆይ ምን ሆነው እንደሆነ ልልክ። ሌሎቹ እንዳለ እንትን ነው አልፈዋሉ። አንድ አዎ።
ጨዋታ ብቻ
አዎ አዎ እስቲ ደግሞ ምን እንደሆነ እሺ
ጠብቀኝ። አንድ መስመር ላይ እሺ እየጠበቅኩሽ ነው አለ
Over ሁለት ነጥብ አምስት ነው አይደል ያልከው? አንተ አዎ፣ አዎ፣ አንተ አዎ።
Over ሁለት ነጥብ አምስት ነው ያልከው።
አዎ እዚህ ጋር የሚያሳየኝ ግን አንድ አዎ።
ለዜሮ ነው።
ነው እንደ እንደዛ ነው ያለቀው።
አዎ አዎ፣ አንድ ለዜሮ ይላል
ግን የትላንት ጨዋታ ነበር። ለምን ቀይ አላበራም ብዬ ነው እኮ። እሺ postponed ነው አልነበረም አይደለ?
አልነበረማ።
እሺ ትንሽ ጠብቀው። እሺ እሺ ቀይ ያበራል። ከዚህ ወዲህ እንትን ይላል ቦነስን ያስገባልሃል።
እሺ እሺ እሺ እሺ እሺ እሺ።
አመሰግናለሁ።